ቂርቆስ ገዳም ነው አደርሽ። ሄሎ ጤና ይስጥልኝ።
ጤና ይስጥልኝ።
አሉ እንዴት ነህ?
እንትን ፈልጌ ነበር። ልደታ አካባቢ የተከፈተ አዲስ እኛ ቦታ ብቻ ሆቴል መስቀል ያለ- ፍላወር እ ልደታ
ልደታ አዎ ልደታ አካባቢ የተከፈተው ዋና ቦታ
ኦኬ፣ ዋና ቦታ እ 85 85 44 45 ላይ ደውዬ የእኔ እናት
ቆይ ቆይ ሊያዝ ያዙልኝ ቁጥር ሰማንያ አምስት 85 44 45 ሰማንያ አምስት አርባ አራት 85 85 44 45 ሰማንያ አምስት ሰማንያ አምስት አርባ አራት 45